ጤና ይስጥልኝ። ቢንያም ነኝ ከኦዳ vehicle manufacturing PLC። እባክዎ ምን ልርዳው? hello ደንበኛችን ድምጾት በጣም ርቋል።
እንዴ
አሁን ይሰማል ይሰማል። ደንበኛችን ምን ልርዳው?
ግን መጀመሪያ በስንት ብር ነው የምንቀበለው? አሁን
እስ የትኛውን ነበር የፈለግከው?
ልማት ወጣት ነው የፈለኩት እኔ
እ
ልማት ወጣት ነው ችግር የሆነ እንዴት በስንት ብር ላስወጣ?
ምን ለማውጣት? ሄሎ
በስንት ላስወጣ? ጥር ማሰሚያው
ኦኬ ጋሼ፣ ስልክ ተሳስተዋል። ስልክ ተሳስተዋል። ስልክ ተሳስተዋል።